ሄሎ አቤት ጤና ይስጥልን እግዚአብሔር ይመስገን እንዴት ነሽ አለሁ የሆነ ፒካፕ ለቀሽ አይቼ ነበረ D4D
ሁለት ሁለት ሞዴል እ ተሸጠ እንዴ አለ
እ ባንክ ስንት ድረስ ይመቻቻል
ባንክ እስከ ስምንት መቶ ሺህ ድረስ
price ኡ
እ price ኡ ሀያ ሶስት
ሀያ ሶስት አልተወደደም እህቴ በፍተሻ ነው በፍተሻ ነው አ
ሁለት ሺ ሁለት ነው ምንም ንክክ የለውም እሱን አስፈትሻ ነው አባ አይደለ አ
እ ሌላ ከዚህ ቀንስ የሚያደርግ ፒካፕ አለሽ እንዴ የሚቀንስ የለንም የሚጨምር ነው የሚጨምር ነው ያለው አይደለ አ
ባንክ ስምንት መጨረሻው ነው አዎ ከስምንት በላይ አይወጣለት አይወጣም አይደል አዎ ፓስተር ነው አይደል ቢሮ አዎ ፓስተር አደባባይ ወጣ
በቃ እስኪ እንትን ካለ እመጣለሁ እሺ